ሄሎ
ሄሎ እ ሰላምማ ከቺፕቺፕ ነበር።
ኦይ እሺ እ ይቅርታ ከዚህ በፊት ያልመጣ product አለኝ ብለው ነበረ።
ያልመጣ ሳይሆን አሁን አዝዣለሁ ትላንትና ትናንትና ነው ያዘዙት።
አ ከዛ በፊት አዞ ያልመጣ አለ ነበረ መጥቶልኛል።
መጥቶሎታል። እሺ ትናንትና ምን አዎ።
ነበር ያዘዙት?
ሽንኩርት፣ ቲማቲም እና ድንች
እሺ አንዴ ይቅርታ። Okay ይሄኛው ተነስቷል። እ ዛሬ ይመጣሎታል።
እሺ እሺ በፊቱ እሺ።
መጥቶልኛል።
እሺ እሺ እሺ እሺ፣ በፊት ያዘዙት ካ- የቀረ ካለ ብዬ አዎ ነበር።
የቀረ ነበረ ከዛ መጡልኝ።
እሺ ዛሬ ነው የመጣሎት?
አይ ቆይቷል። የዛኔ አንድ ሳምንት ምናምን ነው የዘገየው። ከዛ መጣ።
በቃ እሺ እሺ ይሄኛው ዛሬ ይመጣሎታል። የትላንቱ እሺ እሺ መልካም አመሰግናለሁ።
ቀን።
እሺ ቻው።